ሄሎ
እሺ ሰላም ነው?
ኤርስቴል ኢንቨስትመንት
ፕሪንት ወረቀት በጣም እየረዘብኝ ነበር እና ማሳጠር ትችያለሽ እንዴ?
አንዴ ቆይ እምቢ።
እሺ ኬት ነው ወልዲያ ወልዲያ ወልዲያ የት ሾፕ ነው?
እ፣ ሐምራዊ ሰላሳ ስምንት ካሽሪ ሐምራዊ ሰላሳ ስምንት ነው ካሽር ካሽር ነው ካሽር ትሪ ፎር ፎር ፎር እሺ እሺ አንዴ ጠብቀኝ።
እሺ ነው
አልወጣለን ያንተ ወጣ።
Hello ወይ እ፣ የ IT ባለሙያችን ጋር ደውል እሺ። ገዛኸኝ ጋር ቁጥሩ ልስጥህ እሺ እሺ እሺ ዜሮ ዘጠኝ ቆይ አንዴ ጠብቂኝ። እሺ ወረቀት ስጪ እሺ አባቶች
ወረቀት ስጪ እሺ ዜሮ ዘጠኝ አርባ ስድስት
አርባ ስድስት ስልሳ ስድስት ስልሳ ስድስት ዜሮ አምስት ዜሮ አምስት ሀምሳ ሶስት ሀምሳ ሶስት እሺ አመሰግናለሁ። ቴንኪው